ጤና ይስጥልኝ። ገብታ አምቡላንስ ምንድን ነው?
አምቡላንስ ወደ ኮሪያ ሆስፒታል ሰውን ውላ ፈልገን ዜሮ ሁለት ነሽ? ጤና ይስጥልኝ። ከየት ነሽ? ይሰማል ወንድሜ። ከማርታ ነው።
ካቡል ውላ ካቡል ውላ ወደ ኮሪያ ሆስፒታል ከተማርታ እሺ። በጣም ይቅርታ ድምጻችሁ ትንሽ ርቋል። ሁለት ወደ ሁለት ነው። ድምጻችሁ ትንሽ ርቋል።
ካቡል ውላ ወደ ቡልቡላ
ሁለት ሺህ ስድስት መቶ ሀምሳ ብር ነው። እ
ከቡልቡላ ወደ ኮሪያ
ከቡልቡላ ወደ ኮሪያ ሆስፒታል አዎ
Okay። አሁን አለ አምቡላንስ ከቡልቡላ ወደ ኮሪያ ሜድ ቡልቡላ መኖሪያ ቤት ነው።
አዎ አዎ
ቡልቡላ አለሽ አለሽ። እሺ እንችላለን። ሂሳባችንን ልንገራችሁ። ኮሪያ ሆስፒታል ኮሚኒቲ አድርጋችኋል
አዎ ኮሪያ ሆስፒታል ከቡልቡላ ወይም ቀጠሮ ነው? ቀጠሮ ነው ኮሪያ ሆስፒታል አዎ ትላንት እዛ ነበር ትላንትና እዛ ነበር ለዛሬ ቀጥሯችሁ ነው? ቀጠሮ ነው?
በዛሬ አልቀጠሩንም ግን ትላንትና ህክምና አካሄደን ጨርሳ ወጥታ ነበር ተመልሳ ስለታመ
ምንድን ነው case ኣቸው?
የሆነ surgical የተሰራ ነገር አለ እህ
surgical የተሰራ ነገር አለ የሚሰራ ነገር አላቸው አዎ ተሳስቶ ነበር አነስተኛ surgical እኮ አሁን እሱ ሊቀየር ነው ወይስ ምንድን ነው?
አይ ቢያንስ ኦክሲጅን እንደዚህ እንዲሰጧት ነው የሚያ እንጂ የሚቀየር ነገር ያለ አይመስለኝም እሺ ሂሳባችን ልንገሩት ጠናከር አዎ ሶስት ሺ ስድስት መቶ ሀምሳ ብር
እስኪ ስድስት መቶ ሀምሳ ብር ሶስት ሺ መልሼ ስድስት ልደውልልህ እሺ መልሼ
ከቦሌ ቡልቡላ